hello ጤና ይስጥልኝ ቻፓ hello hello hello አቤት ምን እንርዳዎት?
ገንዘብ ተቆርጦብኝ ነው። ከቴሌ ብር ወደ በእናንተ በኩል ተጠቅሜ ወደ ሀበሻ ቢት ልኬ ነበረ። ሀበሻ ቢትም አልደረሰም፣ ቴሌ ብር ላይም አ- አልተመለሰም።
እሺ የቴሌግራም ስልካችንን እንስጡትና እዛ ላይ transaction message ን ይልኩልናል የቴሌ ብር ከዛ check እናደርግሎታለን።
እሺ እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት ሰባ ሁለት text ኡን ነው forward ማደርግልሽ።
ከቴሌ ብር የተላከው deposit ያደርጉበት transaction message አለ አይደል?
አዎ
እሱን ነው የሚልኩልን ቴሌግራም ላይ check አድርገን እናሳውቆታለን እዛ ላይ።
okay። እሺ እሺ እሺ መልካም ቀን።
እሺ